ጤና ይስጥልኝ ኢቢኤስ የጥሪ ማዕከል ባርኮት የምንጠራው ሰላም እንዴት ነህ?
ሰላም ጤና ይስጥልኝ አዋሳ ዛሬ flight አለ እንዴ?
ከአዲስ አበባ ሀዋሳ አዲስ አበባ አዋሳ። አዎ።
ይኖረዋል check ላደርግሎት እባክዎ መስመር ላይ ጠብቁ one way ነው የሚፈልጉት መሄጃ ብቻ ነው ወይስ መመለሻ ይፈልጋሉ አዎ፣ አዎ፣ መሄጃ መመለስበትን ቀን ስለማላውቀው አዎ።
እሺ አንድ ጊዜ ጠብቁኝ እባክዎ። እሺ ከአዲስ አበባ ሀዋሳ ከአሁን በኋላ ዘጠኝ ሰዓት ከሀያ አምስት የሚነሳ በረራ አለ okay check in ስንት ሰዓት ማለት ነው?
check in ከበረራው ከአንድ ሰዓት ተኩል በፊት ስምንት ሰዓት almost ሰባት ተኩል ስምንት ሰዓት ቢደርሱ የሚችለው ስምንት ሰዓት ላይ ማለት ነው ሰው።
okay ስንት ሰዓት ላይ?
አዎ።
እሺ ሌላ ነገር ዛሬ እ- ብቻ ነው።
ዛሬ ይሄ ብቻ ነው ያለው። አዎ።
እሺ ነገር ቀጣይ ላይ ነገ አራት በረራዎች አሉ። ጠዋት አንድ ሰዓት ከአርባ አምስት እ፣ እሺ።
ከዛን ቀን ስድስት ሰዓት ዘጠኝ ሰዓት ከሀያ ሰላሳ አምስት እና ከዛን መጨረሻ ላይ ደግሞ አስር ሰዓት ከሀያ አምስት አለ።
ቀን ጠዋት ከዛ
ጠዋት አንድ ሰዓት ከአርባ አምስት ከዛን ስድስት ሰዓት ላይ ቀን ላይ ከዛ ዘጠኝ ሰዓት ከሰላሳ አምስት ከዛን አስር ሰዓት ከሀያ አምስት okay ስድስት ሰዓቱን ታደርግላለህ?
እሺ ይቻላል።
እሺ ነው።
እሺ እም፣ ለሁለት ሰው ነው እሺ። አንድ ልጅ አንድ ህጻን ልጅ እና ዋጋውንም በዛ ንገረኝ አሁን እሺ ይቻላል። ስንት አመቷ ነው ህጻን ነው?
እ፣ አራት አመት ከምናምን ነው አራት አመት ከስምንት ወር ምናምን ወይ ነው እሺ አራት አመት። እሺ እሺ ሙሉ ስም ይንገሩኝ። እ፣ ከዛ በፊት ግን ዋጋውን ልንገሮትና እሺ እሺ